hello ጤና ይስጥልኝ ብስጭት
hello ሰላም ነው?
አለን አለን ሰላም ነው።
አለን የሆነ ትኬት ቆርጬ ነበር እና እሺ
ቦነሱን አልመለሰውም እስካሁን ድረስ
እሺ፣ ካሽ- ቦነስ ነበር የትኬት?
መሰለኝ የትኬቱን cashier code ንገረኝ።
cashier code እሺ ሄድ የሚለውን ነው አይደል አዎ ንገረኝ ደስ እሺ ልንገርህ አዎ ቱ ኢ ሁለት ኢ
ቱኢ እሺ
ኤ
ቱኢ ኤ ነው።
አይ ኢ
ከ- ከ- ከእንደገና ንገረኝ አምባ።
እሺ ሁለት እሺ ኢ እሺ ኤ
ኤ እሺ
አምስት አምስት E እሺ ሰባት እሺ አንድ እሺ
E
እሺ
O እሺ
E
እሺ
ዘጠኝ
እሺ ስድስት
እሺ ቲ
ኢ ቲ ቲ ሲ እሺ አ፣ ዘጠኝ ዘጠኝ
አንድ እሺ ኤፍ
ኤፍ አ እሺ አንድ እሺ
ኤፍ
ኤፍ አ እሺ አሁንም ኤፍ እሺ ኢ
እሺ update ተደርጎልሃል። check አድርጎ እሺ።
እሺ update ከእናንተ ጋር ነበር የሚደረገው አዎ አይ አንዳንዴ ላይሆንልህ ይችላል። እምቢ ካላ- ካልታረመልህ ምናምን ደውልልን ይስተካከላል። እሺ okay አዎ አልታረመም መታረም አንድ ቀን ሲያልፈው ጊዜ ነው የደወልኩላችሁ በቃ ተስተካክሏል።
ግማሹን ጨዋታ ነው ያረመው እሺ እሺ አዎ።